አስተካክሎት ነው ሞክሩት ያሉት? ዝም ብለው ሳያስተካክሉ ነው? ለምን?
ሄሎ ሄሎ
ሄሎ፣ ይቅርታ።
አቤት። እሺ፣ እንዴት ያልክ እንደዋለ ሰላም ነው?
ሰላም ነው አለን።
ሁለቱም የላክልኝ የለም። ከኋላ መጨረሻ ላይ የላካ- የላካቸው ትኬቶች redeem አ- አልሆነም አለኝ ያልከኝ ማለት ነው።
አ፣ አይታ- አልታይ አለኝ እንትኑ slip reference ኡ ወይ ጽፈት ልክልኛለህ
እሺ መጨረሻ ካልሆነ የላኩት ነው።
ደግሞ- አዎ መጨረሻ ላይ የላከው ሁለቱ ሁለቱን አግኝቻቸዋለሁኝ።
እሺ መጀመሪያ ላይ ያሉት ማለት ነው። አራት አይደል የላከው ሶስተኛውና አራተኛውን ግን አልታይ አለኝ ማግኘት አልቻልኩም። search እሺ።
ታደርገውና ወይ ጻፍልኝ ወይም ደግሞ በደንብ እንዲታይ አድርገህ አንሳልኝ።
እሺ፣ እጻፍልሽ።
እሺ እሺ